hello ወይ hello ጥላዬ፣ አቤት አቤት።
እሺ customer እኮ cancel ይደረጋል ነው አለች።
አ- አ አሁን ደግሞ እ?
ድጋሜ ስደው ምን አልሽኝ?
እ አልፈል customer ሯ
እ cancel ይደረግ አላልኩም
ብሎኛል። አሁን ደግሞ ድጋሜ ደወለና አምጣ አለ ብሎኛል። ሁለቴ ነው የደወለው። እንደው
በቃ እሺ ሰለት አሁን ደግሞ ልሰልለ እዛ ደርሼ ደግሞ ቃሉ እንዳይቀይር ሪከርድ አደርጋለሁ። እየሄድኩ ነው። አሁን።
እሺ እሺ
ቻው